Hello ጤና ይስጥልኝ። ቤስ ጤና ይስጥልኝ። ሰላም ነው አለቃ?
አለን አለን። ሰላም ነው።
እንዴት ነህ? ቀጥታ ከድሬዳዋ ነው። ሰላም ነህ?
አለን አለን። ምን ልርዳ?
አለን። አይኒ ሊስክ ልኬ ነበረ ደርሷችኋል አለ deposit እንዳደረግን ለተጨማሪ shop።
Okay። የት ነው? የት shop ነው?
በዋናው አዲስ shop ማለት ነው። Already እንትን ለማለት እሺ።
ሲስተሙ እንዲጫን ነው አዲስ።
ጫኑልን Okay። እሺ። ቴሌግራም ላይ ጻፉልን። እሺ።
ጽፌ ያለ የት- ጽፈሃል? ማን ልበል ስምህን?
ጥላሁን ድሬዳዋ። እኔ በላይነህ ነኝ ከድሬዳዋ። ማ ብሩክ ነህ?
Okay። ጥላሁን ነው የሚለው። ጥላሁን ድሬዳዋ።
አዎ ወይ ደግሞ በላይነህ በሚል ምናልባት ቴሌግራም በየትኛው አ በላይነህ በላይነህ።
በላይነህ ሻንቆ የሚለው ነው። ወላይታ agent ነው ወላይታ አይደለሁም አይደለም? አ? አ።
ድሬዳዋ። ከእንደገና resend ላድርግልህ ሲስተሙን ጫኑልን የሚል caption ልኬልሃለሁ። አሁን በቃ እሺ።
ልላክልህ?
እሺ ድጋሚ ላከው ነው ወይ? በቃ ተው አገኘሁት። በላይነህ ጥላሁን ነው።
አዎ ያው አዎ፣ በላይነህ ጥላሁን አሁን ይመጣልህ። Already pin አድርገውታል one shop deposit ብሎ ይታያል።
በቃ እሺ እሺ እሺ አሳውቅልሃለሁ። እሺ በላይነህ
አዎ በቃ ይሄ ዲስክ ልኬያለሁ።
እሺ እሺ